ምዕራፍ አስር ከኪ ካ ክ የሚሆኑ አገባቦች ክፍል አንድ ክ የሚሆኑ አገባቦች አስር ናቸው። ከ ነው ከ የሚሆኑ አገባቦች አስር ናቸው። እርሳቸውም እም እመ ሶበ ሀበ መንገለ ውእደ ውስተ ወ በ ተናባቢ ቀለማት ናቸው። እም ከመን ዘን በርከፋች ይዞ በኃላፊ ይገባል። በአስር ሰራዊት ይዘረዘራል። በብትን ከመንና ዘን ሳይዝ ብቻውን ይገባል። ከመን ይዞ ሲገባ እምከመ ወሀብከነ ሲሳየነ ዘእለት ወአራዘ ዘአመት ያእክለነ ዝንቱ ሀብት ኦ እግዚአ ኩሉ ፍጥረት የፍጥረት ሁሉ ጌታ ሆይ የዕለት ምግብን የአመት ልብስን ከሰጠህነ ይህ ስጦታ ይበቃናል። ሲዘረዘር እምከመ ወሀበ ከሰጠ እምከመ ወሀብከ ከሰጠህ እምከመ ወሀቡ ከሰጡ እምከመ ወሀብክሙ ከሰጣችሁ እምከመ ወሀበት ከሰጠች እምከመ ወሀብኪ ከሰጠሽ እምከመ ወሀባ ከሰጡ እምከመ ወሀብክን ከሰጣችሁ እምከመ ወሀብኩ ከሰጠው እምከመ ወሀብነ ከሰጠነ ዘን ይዞ ሲገባ ብእሲ እምዘተወክፈ ሃይማኖተ ሃይማኖተ ቤተ ክርስቲያን ወእምከመ ገብረ ግብረ ሰናየ ይረክብ ህይወተ ዘለዓለም። ሰው የቤተ ክርስቲያንን ሃይማኖት ከተቀበለ መልካም ስራንም ከሰራ የዘላለም ህይወትን ያገኛል በማለቱ የመሰለውን ሁሉ ያሳያል። ሲዘረዘር እምዘተወክፈ ከተቀበለ፣ እምዘተወከፍከ ከተቀበልህ፣ እምዘተወክፉ ከተቀበሉ፣ እምዘተወከፍክሙ ከተቀበላችሁ፣ እምዘተወክፈት ከተቀበለች፣ እምዘተወከፍኪ ከተቀበልሽ፣ እምዘተወክፋ ከተቀበሉ፣ እምዘተወከፍክን ከተቀበላችሁ፣ እምዘተወከፍኩ ከተቀበልሁ፣ እምዘተወከፍነ ከተቀበልነ። በብትን ሲገባ ወሰምአኒም ደብረ መቅደሱ ከመቅደሱ ተራራ ሰማኝ። እይፈርህ ማእላፍ አሕዛብ ከአእላፍ አሕዛብ አልፈራም። አድህነኒ እምእድ ወደም ከደም ሰዎች አድነኝ። አድህነኒ እምብእሲ እኩይ ከክፉ ሰው አድነኝ በማለቱ የመሰለውን ሁሉ ያሳያል። እመ ሲገባ እመ እግዚአብሔር አነጸ ቤተ ከንቶ ይከውን ከንቶ እመ እግዚአብሔር ሀነፀ ቤተ ከንቶ እይከውን ጻማሆሙ ለሃናጽያን እግዚአብሔር ቤትን ከሰራ የሰራተኞች ድካም ብላሽ አይሆንም በማለቱ የመሰለ ሁሉ ያሳያል። በአስር ሰራዊት ይዘረዝራል። ሶበ ሲገባ ሶበ ጻድቅ እምእጹብ ይድህን አጥ ወአማጺ ባይቴ ያስተርኢ ሀለዎ ያስተርኢ ሀለዎ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛና አመፀኛስ ወዴት በወዴት ይገለጥ ዘንድ አለው በማለቱ የመሰለውን ሁሉ ያሳያል። እንዲህ እያለ በአስረ ሰራዊት ይዘረዝራል። ሀበና መንገለ ከሲሆኑ ዘንድ በርከፋች ይዘው በኃላፊና በትንቢት ይገባሉ። ሆረ ሲገባ ሆረ ሀበዘ ፈቀደ ከወደደበቱ ሄደ። የሀውር ሀበዘ ለመደ ከለመደበቱ ይሄዳል። መንገለ ሲገባ ሆረ መንገለ ዘአፍቀረ ከወደደው ሄደ። መንገለ ዘአፍቀረ ይውዕል ወያድር ከወደደው ይውላልና ያድራል በማለቱ የመሰለውን ሁሉ ያሳያል። ውእደ ሲሆን እምን ይወዳል። ይህም መጻ ሀቢሃ አህዱ ወሬዛ እሙእደ ይትሀባ አንድ ጎልማሳ ከተሸሸገበቱ ወደ እርሷ መጣ በማለቱ የመሰለውን ሁሉ ያሳያል። ውስታካ ሲሆን በብትን ይገባል። ወይ ቤሉ ሳኦልኒ ውስተ ነቢያትኑ ውስተ ከሲሆን በብትን ይገባል። ወይ ቤሉ ሳኦልኒ ውስተ ነቢያትኑ ሳኦልንም ከነቢያት ነው። ዳግመኛም እማርስተ አድባር ሬስዮ ወእምና አውግር ሌብዎ ናሁ ህዝብ ዘባህቲቱ ይሃድር ወይትፈለቅ ውስጥ አህዛብ ከተራሮች ራስ አየዋለሁ፣ ከኮረብቶችም አስተውለዋለሁ ወይም እመለከተዋለሁ። እነሆ ለብቻው የሚያድር የሚኖር ህዝብ ከአዛብ ጋራም አይቆጠርም በማለቱ የመሰለውን ሁሉ ያሳያል። ወከሲሆን ጸለየ ኤልያስ ከመ ኢይዝንብ ዝናብ ወኢዘንመ ውስተ ምድር ሰለስተ ዓመት አው ስድስተ አውራሃ ኤልያስ ዝናብ እንዳይዘንብ ጸለየ ሶስት ዓመት ከስድስት ወርም በምድር ላይ አልዘነበም። ወሞቱ በአሐቲ ዕለት ክልኤ እልፍ ወእስራ ምዕት በአንዲት ቀን ሁለት እልፍ ከሁለት ሺህ ይሞቱ በማለቱ የመሰለውን ሁሉ ያሳያል። በከሲሆን በትርፍ በአማርኛ በከሲሆን በትርፍ አማርኛ ጋራ አብሮ ይሆናል። በባህሪ ስም በአካል ስም በግብር ስም ይገባል። እንዘ ቅድመ እስከ አመ ድህረ ይከተሉታል። በባህሪ ስም ሲገባ አንሶ ሰው እግዚ በሰብ ጌታ ከሰው ጋራ ተመላለሰ። ይመጽ እግዚአብሔር በአእላፊሁ ቅዱሳን እግዚአብሔር ከአእላፍ ቅዱሳኑ ጋራ ይመጣል። አመኩነኔ ሀጣን አንሶ ሰው አመኩነኔ ሀጣን አንሶ ሰው ላለው እስከ ያርግ ሰማይ ይበል ወይም ቅድመ ትንሣኤሁ ወይም ድህረ ስጋዌሁ በአካል ስም ሲገባ እግረ እግዚ ዘየማን በእግሩ ዘጸጋም ተቀነ በቀኖ ተሃዱ የጌታ ቀኝ እግሩ ከእግሩ ጋር በአንድ ችንካር አብሮ ተቸነከረ። በግብር ስም ሲገባ ተሰቅለ እግዚ በፈያት እንዘ ጻድቅ ቅድመ ጲላጦስ ጌታ ጻድቅ ሳለ በጲላጦስ ፊት ከወንበዶች ጋር አብሮ ተሰቀለ በማለቱ የመሰለውን ሁሉ ያሳያል። ተነባቢ ቀለም ቀለም ከሲሆን ሀሊብ ቱሱሃማይ ከውሃ የተደባለቀ ወተት በማለቱ የመሰለውን ሁሉ ያሳያል። እንደ በ አገባብም ጋራ ተብሎ ይፈታል። ስለዚህ በእና ተናባቢ ቀለም ከሲሆኑ ጋራን ያመጣሉ። ጋራ ከመጣ ከ ይመጣልና ጋራ ይሆናሉ ቢባል የግድ ከ ይሆናሉ አያሰኙም። ክፍሉ